hello አቤት ጤና ይስጥልኝ። ደውለው ነበር አሁን
በምን ጉዞ ባስ ነው
እ መንገደኛ እኮ የመንገደኛ application ነው።
አዎ ለአስራ ሰባት ወደ ሽሬና መቀሌ ያላችሁ እንደዚህ ጉዞ
ከየት ነው መነሻ?
መነሻማ ያው ከአዲስ አዳማ ነኝ፣ ግን ያው ከአዲስ አበባ ነው የሚሆነው።
አዲስ አበባ ከአዲስ አበባ የት?
ዋ- ሽሬ ሽሬ
አ
ለመቼ ነው ያልከኝ? ለአስራ ሶስት አ- አስራ ሰባት አስራ ሰባት ህዳር አስራ የፊታችን ህዳር ሰባት አ አ እሺ ዛሬ ስልክ በምን ባስ በምን ባስ ልጠይቅልህ?
አይ እንዴት ነው application ኑን አውርጄ እንትን እያደረኩ ነበር። ስራ ያልገባኝ ነው የደወልኩት።
አዎ እኮ ህዳር አስራ ሰባት ከሆነ ገና ዛሬ ሰላሳ አይደለም አ እኮ እ፣ ነገ እሑድ ነው። ሰኞ ማክሰኞ መደወል ይችላሉ።
እችላለሁ፣ እሱ ችግር የለብኝም። ዋናው አለው የሚለውን ነው የምፈልገው።
አዎ እኮ እንዳረጋግጥልን ነው ገና ስለሆነ ቀኑ ለዛ ብዬ ነው።
አ ነው እንዴ አ አዎ አጉል እንዳትሆን አንተ ስለዚህ ምን ስቀረብ በአስርም ምናምን መደወል እችላለሁ ማለት ነው።
ትችላለህ። ማ- እኔ በዚህ ጠይቄልህ ቀረብ ሲል አዎ፣ ከዛ አዎ።
ስልኬን ወይ ያዘው ይሄ ይሄን ቁጥር ለያዘው አሁን የደወልሽበት በዚህ መደወል ትችላለህ። ከፈለክ የሞባይልም ልሰጥ እችላለሁ።
የሞባይል ብትሰጪኝ ደስ ይለኛል።
እሺ ዜሮ ዘጠኝ አስራ ዘጠኝ
እሺ አስራ ዘጠኝ
ሰማንያ ዘጠኝ ሰማንያ ዘጠኝ
ሰማንያ ሰባት
ሰማንያ ሰባት አስራ ዘጠኝ አስራ ዘጠኝ ማል በለውማ ሀና በለው ያንተም አልበለው ክብር እ ክብር ክብር ክብር አዎ እሺ በቃ ደውልልኝ። በአስራ በቃ- ሰባት ነው ያልከኝ
የምፈልገው ለህዳር አስራ ሰባት ነው ሶስት ሰው
ሶስት ሰው ሽሬ ማለት ነው።
ሽሬ ነው የምፈልገው እና እ? እ?
በየትኛውም ባስ ይሁን እኔ ባስ ምርጫ ያለብ ይሄ እንትኑ እንዳታረጊው ይሄ ታታ ምናምን ሳይሆን እንደኝ ከጎንደር አይ ባባይ እንደዛ- አይ አይ እንደዛ አይደለም። ዘመን ነው ወይስ ጎልደን ሀበሻ?
አረ እኔ የእሱ ምርጫ የለብኝም ብቻ እዛ የሚያደርሱኝ የሆኑ በቃ ሽሬ ነው ያልከኝ።
ሽሬ አዎ ሽሬ እንዳስላሴ በቃ እሺ፣ ሰኞ ማክሰኞ ወይስ ከእሮብ ባለው ውስጥ አሳውቅሃለሁ።
መራባ ለአንተ ቀኑ ከፋ እንዲልልህ ብዬ ነው።
እሽማ እሺ እሺ ቴንኪው። ማን ክብር ነው ያልከኝ? እሺ፣ ክብር አዎ ክብር እሺ ቴንኪው።
እሺ ሰላም ወይሽ አሜን